ሄሎ አቤት አቤት ጤና ይስጥልኝ።
አብሮ ይስጥልኝ።
ከመቶ ሰላሳ ነበር።
አዎ message ደርሶኛል።
አዎ፣ እሺ ስሙትን ማን ልበል?
ስም ሳምሶን ምትኩ ንዳ። ሲሙ ያለው maybe በምትኩ ሊሆን ይችላል። በ father
ሄሎ አቤት
ሲሙ የሲሙን ባለቤት ስም
ምትኩ ምትኩ ንዳ።
ንዳ ነው ያሉት?
አዎ
እሺ ንዳማ
ሸዋ
ሄሎ አቤት የት አካባቢ ነው የሚኖሩት?
እ እዚሁ ነኝ አዲስ አበባ ገርጂ አካባቢ።
እሺ የአቶ
ምክንያቱም እየተቆራረጠ ነው እ?
አቶ ምትኩ ነዳ ሸዋን መታወቂያና ፎቶግራፍ በኢትዮ መቶ ሰላሳ ብለው ቴሌግራም ላይ search ሲያደርጉ የኛ የግል ነው group አይደለም። እዛ ላይ ይመጣሉታል። መታወቂያቸውን፣ ፎቶቸውን ይልካሉ።
እሺ
at ኢትዮ መቶ ሰላሳ ከዛን ራሱ ኢትዮ መቶ ሰላሳ promo ብሎ ይመጣል።
እሺ
እሺ ም- ማለት ጥያቄ ካሉት ደግሞ ስልሳ አምስት ሰማንያ ሰባት ላይ ደውሎ መጠየቅ ይችላሉ።
ስልሳ አምስት ሰማንያ ሰባት አዎ call center ኣችን ነው።
so ፕራይዝሊ account ውስጥ ነው የሚገባው እዛው ቴሌ ብር ውስጥ ነው።
በቴሌ ብር ነው።
እሺ፣ መታወቂያና በዚሁ ፎቶ ከላኩ በኋላ እሺ እሺ አዎ thank you።
በዚህ ጥሩ። እሺ እሺ